ጤና ይስጥልሽ። ምን ልርዳ?
ልዑል ነኝ ከተማ ጀሪ ማዋራት ፈልጌ ነበር።
ምንድን
እንዴት ማነው እንትኑ ወሳይቱ እምቢ ብሎኝ አላስገባኝ።
የት shop ነው? የ shop ኡ ስም አዳማ ሐምራዊ አርባ ስድስት ሐምራዊ አርባ ስድስት ምን lock አድርጎ ነው?
lock out አለ
እሺ ነግሬያት ነበር። አሁን ደውዬ ግን
አርባ አርባ ስድስት ነው አርባ ስምንት አርባ ስድስት አባ
የትኛው cashier ነው lock ያደረገው?
አንድ ተሽሯል።
cashier ዋን አ
እሺ አለው እኮ ነው አልሻው cashier ዋን ያልከኝ አይደል?
አሁን ብዙ እስከ አምስት ጊዜው እንደዚህ ሲሆን ለምን ምን ሲሆን ነው እንደዚህ የሚያጋጥመው?
አ lock የሚሆነው password ብዙ ጊዜ የትክክል ሆነ ሲሞካከርበት lock ያደርጋል ራሱ።
አይ እኔ ራሴ ነኝ የምሰራበት ሌላ ማንም አይነካውም እና password ብሎ በትክክል የማስገባው ሌላ የተለየ ችግር ካለ እ አይ እንዲህ ሲሆን ነው እንጂ ሌላ እንትን የለውም። sales ብዙ ሰርተ ነበረ?
እ እ ሴልስ ብዙ ሰርተ ነበር ዛሬ? ቲኬት
ምን ሰጥተህ ነበር?
ብዙ ሰርተ ነበረ ወይ ቲኬት?
አይ ገና አሁን ትናንትና እየከፈትኩ ነው አለ። አዎ ትናንትና ብዙ ራ ሰጥቼዋለሁ።
ብዙ ሰርታል። ምናልባት እንደዛ አንዳንዴ ትንሽ የሆነች limit ላይ ካለፈ lock ሊያደርግ ይችላል። ለዛ ነው እ ለሁለት አንዱ ነው የሚሆነው። አ አይ password አለመሳሳቴን በጣም እርግጠኛ ነኝ እና በቃ አሁን ያኛው ሁለት ነው ቀን በፊትም እንደዛው ነው።
አንዴ ብዙ ሲሰራ አንዳንድ ቀን በአንድ ቀን ውስጥ አዎ lock ያደርጋል ራሱ system ኡ።
limit አለው ማለት ነው።
limit አለው አንዳንዴ ያው
አመሰግናለሁ።
ችግር የለውም። መልካም ቀን።